ሄሎ ጤና ይስጥልኝ ተድላ አምቡላንስ
ታረግ ሄሎ እሷን የመጣ እሷ ህደት ስትል ልክ እንዲህ ነው እንዲህ ድንጋይ እሷ ያረፉ ግን ኬታበል የመጣዋት ደግሞ ወዲዮ ማለት መንተዳል እንዲህ እንዲህ እንዲህ እንዲህ እያለ ሄደ ኬታበል ሰ ወዲያው ደግሞ ብራው በች አንተ አንድ ሰው ወደ ላይ አንተ ወደ እኛ ይመጡ ቆይ አይመችንም